አግባባንም አልገባልኝም ነው የሚለው እሱ። Hello
Hello ጤና ይስጥልኝ ሀሚድ ነኝ ከ Best Bet።
OK የኔ account big win አምጥቶ
big win
አ big win አስራ አምስት ሺህ አምጥቼ የት እንደገባ አላውቀውም። ወ-
አ- ትንሽ አልገባኝም፣ ይቅርታ አስረዳኝ። big win ማለት
ኮከብ የጫው ነበር ስር
ምን ምን?
ኮከቦቹን
OK virtual wing ነው virtual game ነው
እ?
virtual game ነው።
አዎ እሺ እሱ ከሆነ screenshot መጀመሪያ የ game ኡን screenshot ላክልኝ። big win የበላህበትም ማለት ነው።
አ ሲቀጥል ደግሞ round history ላይ የመደብክበትን stake አ stake አ።
money እና ይሄ win ያረክበት ወይ win ያላረክ- ያላረክበት የተቆረጠበትን round ላክልኝ screenshot አድርግ። ከዛ ሪፖርትም እናደርግልሃለን ችግር ካለበት።
አይ በአሁኑም በ- በአሁኑ ያወራበት ቦታ አዎ እዛም መላክ ትችላለህ። በቴሌግራም ካወቅከው ል- መላክ ትችላለህ።
አይ እሺ